ጤና ይስጥልን ቤት ቤት ረዴት ነው የምንረዳው?
አ፣ ሰላም ነው ሰላም ነው።
አለን አለን እንትን ሩዝ ነበርና እሺ ግን በ- በዛ እንትን ስገባ እንትን አለኝ username ነው እንትን ልክ ነኝ ግን አልገባ አለ።
ፓስወርዱን ልክ ነህ?
አዎ አዎ፣ አሁን እዚያው ነው እዚሁ ነው የከፈትኩት እዚህ ከፍቼ እንትን
እም፣ አሁን የደወልክበት ስልክ ነው?
አይ አይደለም ሌላ ነው ሌላ ነው እሺ ንገረኝ እስኪ
አስራ አምስት ሰባ አምስት አስራ አምስት ሰባ አምስት ስልሳ ሶስት ዜሮ ሶስት
እሺ በዚህ account እኮ ዜሮ ዘጠኝ አስራ አምስት ሰባ አምስት ስልሳ ሶስት ዜሮ ሶስት ነው።
አዎ አዎ አልከፈትክም እኮ account።
እኮ ያው register ያው ቤት ቤት ብለሽ register አይደለ አዎ register ላይ እ፣ በቃ ከላይ ቁጥሩንና password አይደለ የሚጠይቀው password ምንድን ነው ያስገባው?
password capital R አይ ኧረ እንትኑ እ፣ capital small ቁጥርና አዎ፣ ካ- ካፒታል አለው small አለው ቁጥር አለው ከዛ እንትን at ምናምን ጨምርበታለሁ ያው አዎ፣ ራሱ ስም ስምንት digit ማለት ነው።
አዎ አዎ ከዛ OTP ይልክልሃል።
እኮ እሱ አልተላከመው OTP ነው ያልገባልህ።
አዎ አዎ አልገባልኝ የምትጠቀምበት ስልክ ነው አዎ፣ ማለት አሁን የነገርከኝን ስልክ ቁጥር ይዘኸዋል አይደለ? አለ ክፍት ነው።
አዎ አዎ እጄ ላይ ነው አዎ
እ፣ እስኪ ወዲያው ነው OTP የምንልከው። አሁን አሁን ነው የሞከርከው?
አዎ ወይ ዝም ብዬ restart ምናምን አድርጌ ልሞክረው ድጋሚ አዎ፣ እስኪ ድጋሚ ሞከረው እንጂ OTP እኛ እየላከን ነው።
እሺ እሺ አደርገዋለሁ እሺ፣ እሺ፣ እሺ፣ እናመሰግናለን።
እሺ እኔም አመሰግናለሁ።